ጤና ይስጥልን ቤት ቤት ቤት ነው የሚለው።
እኔ የምለው እንትን withdraw አድርጌ
እሺ ብሩ አልተላለፈልኝም።
በዚህ ስልክ ነው?
ታድ- እ፣ አዎ
ስንት ብር ነው?
መጀመሪያ አስራ ሁለት ሺህ አምስት መቶ ብር ነው። ከዛ በኋላ ድጋሚ check ላድርግ ብዬ ምናልባት ከእንደገናም እንደ balanced ይላል እዛ ላይ ያሳያል፣ እሺ
ግን እ፣ ብሩ አልገባም። ትላንትና እሑድ ዕለት ነው ይላል፣ ቅዳሜ ዕለት ነው ይላል። እዚህ ወይ እሺ፣ ቅዳሜ ይኸው
እ?
አንዴ check ላድርግልሽ። መች ነው ግን ቀኑ?
ከትላንት ወዲያ ቅዳሜ ዕለት ነው የላኩትኝ። ቅዳሜ ነው ወይ ቅዳሜ ወይ እሑድ አስራ ሁለት ሺህ አምስት መቶ እና
እሺ አንድ ጊዜ confirm ስላልተደረገ ነው። እሺ እንደዚህ አይነት ብር ስታወጣኝ እንደውልና confirm እናደርግልሃለን።
እሺ ወደ ስለዚህ ቢኒያም ነው አይደለ? ስልሳ ስምንት ዜሮ አ- ስምንት ዜሮ ቢኒያም።
ስምንት ዜሮ አ ላይ።
ዜሮ ዘጠኝ አ።
እሺ confirm አድርጌልሃለሁ። አምስት መቶ ብርም አለ መሰለኝ።
አምስት መቶ ብር እና አስራ ሁለት ሺህ አምስት መቶ ነው።
ሁለቱንም confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል።
እሺ እሺ።
ስለደወሉልን እናመሰግናለን። መልካም ቀን።